ሄሎ
ችግር የለም።
ስቴፖች ቼክ እያደረግንሎት ነበር እና እያንዳንዱን ኦርደር ሲያደርጉ ያሉትን ስቴፖች እዚህ መታየት አለባቸው ስላሉ ቪዲዮ አድርገው ይልኩልናል። በሌላ ስልክ ቪዲዮ ቀን ኦርደር ሲያደርጉ ከመጀመሪያው ጀምሮ እሺ፣ በማ ወደ ማስል ክልላ እሱን አደርጋለሁ። ግን ወደ ማስል ክልል
እሺ፣ አርባ ቪዲዮውን ወደ ማንላክ ዜሮ ዘጠኝ አርባ አራት አስራ አንድ አርባ አራት አስራ አንድ ዜሮ ስድስት ዜሮ አራት ዜሮ ስድስት ዜሮ አራት ወደዚህ በቴሌግራም ይሄ የቴሌግራም ላይ ነው። በቴሌግራም ይላኩ በዚህ ቁጥር እሺ፣ አመሰግናለሁ። እሺ፣ እናት ስጪኝ ስሽ